እንዴ ወደዚህ ግቢ ያለሽ እንዴ?
ሄሎ
ተቋረጠ። ደንበኛችን ካሪፍ ነው እየደወልክ አለ።
እሺ እሺ ትናንትና ነው ይሄኛውን withdraw ያደረጉት?
አዎ ትናንት በዚህ ሰዓት አንድ ሰዓት ከምናምን ላይ ትናንትና። እሺ screenshot ኡ አለ ታዲያ ለ transaction የተፈጸመበትን አይ እሺ እሱን screenshot አድርገው በምነግሮት ስልክ ቁጥር ይልኩልኛል በቴሌግራም አድርገው።
እሺ
ስልክ ቁጥሩን የያዙት ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠና ሁለት አስራ ሶስት
እሺ ዜሮ አንድ
አ ሀምሳ አምስት
ሀምሳ አምስት አውሪ ላይ ስሞትንና ስልክ ቁጥሮትን አንድ ላይ አድርገው በቴሌግራም በዚህ ላኩልኝ።
እሺ እሺ፣ ደንበኛችን እንደላኩልኝ እኔ መዝግቤ ለሚመለከተው አካል አስተላልፋለሁ። ልክ እንደተፈታ እኔ መልሼ ደውዬ እነግሮታለሁ።
አመሰግናለሁ።